ሄሎ
ሄሎ ያስልኝ ቤት
ውዝግብ ወደዚህ ደብር አድርጌ እስካሁን አልገባልኝም። ታውቂያለሽ፣ ይገባል ይገባል እያሉ
እ፣ ብዙ transaction ስላለ ነው አባቴ። ይገ- ይገባል፣ ጠብቀው እባክህ ትንሽ
ወስቲ ልኝ እስኪ እህ እ።
አታይልኝም?
እሺ እሺ፣ አይልሃለሁ። አይ ብዙ ጊዜ ደውያለሁ ስላልከኝ ብዬ ነው። ዜሮ ዘጠኝ አውሮፕላንና ጀምሮ እየደወልኩ እሺ እሺ፣ ዜሮ ዘጠኝ
አ- አ- ሀያ ስድስት ሀያ ስድስት አርባ ዘጠኝ አርባ ዘጠኝ ሀያ ስምንት ሀምሳ አምስት ሀያ ስምንት ሀምሳ አምስት ነው።
አዎ ሀያ ስምንት አምስት ሀያ ስምንት ሀምሳ አምስት መቼ ነው ዙር ያደረግከው? ትናንት ነው።
አዎ ትናንትና ነው።
ስንት ብር ነው?
ስድስት መቶ
እሺ ጠብቀኝ አንዴ። እሺ ድጋሚ inform አድርግልሃለሁ። እሺ ለ SantimPay ዎች ወይም የ SantimPay ዎችን ስልክ ልስጥህ።
አዎ ወይ ነው ትንሽ እሺ ጠብቀኝ አንዴ።
አዎ
ዜሮ ዘጠኝ ሰባ
ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አርባ ሰባት አርባ ሰባት አስራ ስድስት
ይሰራሉ። አዎ በዚህ ሰዓት ይሰራለሁ። እኔም inform አደርግልሃለሁ።
አዎ፣ ግን ያስገባሉ።
ያስገባሉ ማስገባት እኮ ግን ብዙ transaction ስላለ ነው መሰለኝ የቆየባቸው። እኛም ብዙ እንትን እየላክንላቸው ነው እንደዚህ ያልገቡትን ማለት ነው። እህ እ ምን አልከኝ?
ትናንትና ብዙ ሰው በልቷል መሰለኝ፣ ለዛ ነው።
አይ ስለበላ ምናምን አይደለም በዝቶባቸው ነው።
በቃ አሁን inform አድርጊልኝ በእናትሽ።
እሺ እሺ፣ ይኸው እያደረግኩልህ ነው።
እሺ፣ ነው።
ስለደወልክ እናመሰግናለን።